ጤና ይስጥልን ቤተሰብ።
ሰላም ነው ሴት እንዴት ነህ?
ሰላም እንዴት ነክ?
ማታ ብር አወጣ ነበር ሌላ ቁጥር ምን አልከኝ?
ብር ብር አወጣና ከዘይት ወደ ኤግ ማታ ወደ ቴሌ ነው?
ብር ማታ ያ ማታ ነው ያወጣኸው?
በዚህ ስልክ ሳይሆን ሌላ ስልክ እሺ እሺ፣ ችግር የለም። እሺ ተስተካክሎ ሲጨርስ ይገባልሃል። እያስተካከልን ስለሆነ ነው።
መቼ ማ- ያ- ያስተካከላችሁ ነው?
አዎ አዎ፣ ሲስተካክሎ ሲጨርስ ይገባልሃል። እሺ